አለ hello፣ አይሰማም? ለምን
እየተቋረጠ
አሁንስ አይሰማም?
አሁን ደ- አሁን ይሰማል። አሁን ደ-
እሺ፣ ምን አይነት የጉዞ መረጃ እንስጥዎት?
ወደ ጉዞ ወደ የመን አለ እንዴ?
የመን። እሺ፣ በምን ቪዛ ነው መሄድ የፈለጉት?
በጉብኝት ለጉብኝት።
እ፣ እሺ፣ የሚያስፈልጉትን document እንድነግሮት ይፈልጋሉ?
እሺ አዎ፣ ይፈልጋል።
እሺ፣ ፓስፖርት አለዎት?
ፓስፖርት አለ?
እሺ፣ bank statement አዘጋጅተዋል?
ኧረ አላዘጋጀም።
እሺ፣ ማዘጋጀት ያለቦት bank statement ማዘጋጀት ይኖርቦታል። በቱሪስት ቪዛ መሄድ ነው የፈለጉት ነው? invitation አዎ።
ይላክልዎታል?
ኧረ አይላክም። በቱሪስት ቪዛ ነው።
okay፣ ራስዎትን ችለው ለመሄድ ማለት ነው።
አዎ፣ እረፍ እንጂ። አዎ፣ እሺ ስለዚህ bank statement ትንሽ ከበድ ያለ ማዘጋጀት ይኖርቦታል። ምክንያቱም እዛ ሲሄዱ እ፣ ሙሉ ወጪ እርስዎ ራስዎን ስለሚሸፍኑ እ፣ ከዚህ ከመሄዶ በፊት አ- መጀመሪያ ሆቴል book ማድረግ ይኖርቦታል። እዛ ሲሄዱ እሺ።
የሚያርፉበት ማለት ነው።
እሺ፣ በተጨማሪ ደግሞ ትኬት ደርሶ መልስ ነው reserve book ማድረግ ያለቦት ማለት ነው።
አዎ። ስንት ነው ግን ዋጋው ስንት ነው?
የምን የትኬት ዋጋ?
እ፣
እሺ አንዴ ሌለው መስመር ላይ ቆዩ።
እሺ፣ እሺ። እ፣ ደርሶ መልስ ነው ወይስ
ይለያያል ዋጋው። ደርሶ መልስ ስንት ነው? እሺ፣ አዎ ደርሶ መልስ ሲሆን ይለያያል። እሺ እሺ፣ ደርሶ ለመሽ መሽን ነው መሄድ የሚፈልጉት? በየቀኑ ስለሚለያይ ነው ዋጋው።